hello ሰላም ጤና ይስጥልኝ።
ጤና ይስጥልን።
ሊንስቶን የደወልኩት ምን ልርዳት?
ያው እንትን መረጃ ለመጠየቅ ነበረ። በረጅም ጊዜ በአጭር ጊዜ ቆጥቦ በጣም ቤት እንዲደርሱ ምናምን የሚል
ምን ላይ አይተው ነው ማስታወቂያችንን?
text ላይ okay እሺ። ቅድሚያ ሶስት መቶ ሺህ ብር ከፍለው እ?
ቀሪውን ክፍያ ደግሞ በአምስት ዓመት ጊዜ ከወለድ ነፃ ነው።
ቅድሚያ ክፍያው ስንት ነው?
ሶስት መቶ ሺህ ብር ሶስት መቶ ሺህ ብር።
አዎ ከዛ በየወሩስ ቀሪው በአምስት ዓመት?
ክፍያ በአምስት ዓመት ከወለድ ነፃ ነው። ያው እንደሚመርጡት ሴት እንደሚመርጡት ካሬ ይወሰናል ሙሉ ክፍያው።
አጠቃላይ ምን ያህል ክፍያ ማለት ነው? አጠቃላይ የቤት ዋጋ ቢያንስ ባለ ሁለት ቢሆን
ከሶስት ነጥብ ዘጠኝ ጀምሮ አለን ባለ ሁለት መኝታ። የት አካባቢ ነው እርሶ?
እኛ ወደ ትውልድ ይምቱ ነን።
okay ሶስት office ኦች አሉን። እዛ መጥተው ሙሉ መረጃ መውሰድ ይችላሉ።
አድራሻ የት ነው?
እ፣ አድራሻችን ቦሌ ገርጂ እና ልደታ አለኔት ይቀርቦታል።
ገርጂ ይቀርበናል።
ገርጂ ገርጂ ኮሪያ ሆስፒታል ነው ያውቁታል?
አዎ ከኮሪያ ሆስፒታል ወደ ቦሌ ሆምስ የሚወስደው መንገድ ላይ እንገኛለን።
እሺ እሺ።
ስሙትም አልበል
የሻረግ
ሸረግ መቼ ይመጣሉ? መቼ ይችላሉ?
በቃ ሰ- ሰሞኑን ደውዬ እመጣለሁ። በቃ ችግር የለም። በቃ ደውና እመጣለሁ።
እሺ እሺ፣ እናመሰግናለን።
እሺ፣ አመሰግናለሁ።